hello hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምንደውልሎት።
እሺ ነገ የሚመጣ product አለዎት አይደለ? orange garlic እና እ፣ ምስር።
አዎ አዎ።
እሺ። እና በ location ስህተት ነው ዛሬ የተመለሰቦት። ነገ የት እንላክሎት?
ነገ ፋሲል ሆቴል አዲስ መኪና ገበያ።
ማጠቢያው ፋሲል ሆቴል አዎ፣ አዲስ ገበያ ፋሲል ሆቴል መኪና ማጠቢያው ብለን ነው እንትን ያልነው የሞላ ነው።
እሺ፣ ነገ እንልክሎታለን። እዚህ driver ኦች ስልክ ይደውላሉ፣ ስልክ ያንሱላቸው።
እሺ እሺ፣ እናመሰግናለን። መልካም ምሽት።
እሺ እሺ